ትራስ የተወሰውን ገንዘብ ቢያደርጉት ትራስ ምን ቢሆን ሰው አይደለም መደረስ አንተ ቢደላደል ቢደራረብ ፈራሽ ሽቦ ቢያረገር ቢመቻች ፈራሽ ተሰርቆ መኝተስ ያባንን አልድረስ ተሰርቆ መኝተስ ያባንን አልድረስ ከትኩስ እንጀራ ሰው ከመረጠው ከማኛው ከነጭስ ሰው ካስቀመጠው የራስን ጋዳ ነው የራስን ጋዳ ነው የሚጠብቀው በፍቅር አገልግል ከሆድ ያስቀምጥ የገታ ሆና ለኔ ልብህን ብቆጥ ሽመላ ካልህን ይቄንን ገላህን ደግሞ ውብ ዓይንህን ከፈርክን ማናሰው አቤት አቤት እንደው አቤት ልቤ እንግዲህ ላንተ ፍቅርም አይማናቸው አቤት አቤት እንደው አቤት ኧረ ልብህ ወረት ገጅ ኧረ ልብህ ወረት ገጅ ወሸቦ ነው ልብህ እዛም ወሸቦ እንደ ሰው ነፋስ የትም ወሸቦ አረ ስንቱ ስንቱ ሰው ስንቱን ይችላል ታስቦት ታስቦ ወሸቦ ነው ልብህ እዛም ወሸቦ እንደ ሰው ነፋስ የትም ወሸቦ አረ ስንቱ ስንቱ ሰው ስንቱን ይችላል ታስቦ ታስቦ ቢቀምሱ አትሟሟ ስኳር አይደለችው ብትሄድ አትጨርስ አትማሽሽላቸው ሰው ማማት ብቻ ነው የኔ ልብ ያስቆጨው ፍቅርን በፍቅር ላይ ልብ ከለማደር በእኔ ላይ ሰው ማውደር አይነ ከለማደር መቁረጫው ትንሽ ነው መቼም ለወደደ መቁረጫው ትንሽ ነው መቼም ለወደደ የጨለመው ሲሄድ ይሆናል ንጋቱ ንጋቱም ሲበቃ ይተካል ውድቅቱ ቀንም እንደ ወረት ቆንጆም እንደ ትርት ያልፋል እንደ ወቅቱ ለፍቅር አገልግል ከሆድ ያስቀምጥ የገብታል ሆናል ልብህን መቆጠር ሽመላ ካልህን ይሄንን ገላህን ደግሞ ውብ ዓይንህን ከንፈርክን ማናቸው አቤት አቤት እንደው አቤት ልቤ እንግዲህ ላንተ ፍቅርም አይሞላቸው